እመጣለሁ ካልሽ ሰቱ ጊዜ አለፈ ልቤ በሀሳብ ብቻ ቀረ ተከነፈ ስላንቺ ጉዳይ ባስጠይቅ ሰማወረኝ ሌላ ወዳ ከንፋለይ ሲሉኝ ላበበሰች የጠላት ወሬ ነው ብዬ ባታላያውነች ለካ በቁም ቀብረሽኛል እንደዚያ ናንቺ ስጃጃል ውብ ታረግኛለሽ ብዬ አልጠበቅኩሽም በጭራሽ በሬ ቆላለፍሽብኝ እንዳልገባ አድርገሽ አውሬ ይብላው ብለሽ ቁር ታረግኛለሽ ብዬ አልጠበቅኩሽም በጭራሽ በሬ ቆላለፍሽብኝ እንዳልገባ አድርገሽ አውሬ ይብላው ብለሽ በቅቶኛል አልሽው እኔኔ አይኑን ጨርሼ እንዳላይ ህልም ይመስለኛል ሳየው ታስቢ አንቺ ነይ ሌላ ወደድሽ በእኔ ላይ ጨክነሽ አጽናለሁ በድሌ በይልሰናበትሽ ስለይሽ በማረ ሌላ መስላለሁ እሱ እንዳደረገኝ እጅግ እዘልቃለሁ ስለይሽ በማረ ሌላ መስላለሁ እሱ እንዳደረገኝ እጅግ እዘልቃለሁ ምነው ትንሽ እንኳን ሳስባል አትይም ወይ? ምነው ትንሽ እንኳን ይከፋዋል አላልሽም ወይ? እመጣለሁ ካልሽኝ ስንቱ ጊዜ አለፈ፣ ልቤ በሀሳብ ብቻ ቀረ እንደከነፈ። ምነው ትንሽ እንኳን ሳስባል አትይም ወይ? ምነው ትንሽ እንኳን ይከፋዋል አላልሽም ወይ? እመጣለሁ ካልሽኝ ስንቱ ጊዜ አለፈ በሀሳብ ብቻ ቀረ እንደከነፈ እመጣለሁ ካልሽኝ ስንቱ ጊዜ አለፈ በሀሳብ ብቻ ቀረ እንደከነፈ እኔ አላሳዘንኩሽም ወይ ልፋት ድካሜ ስጋሪ እቴ እግዜር ይወደዋል ወይ እንዲህ ያለውን ስጋሪ መካረመት ነው የግር ሰዓት የወደዱትን መጣጣት እንኳን በልቤ ተሸክሜ ከርሞ ነው ይተወኔ ሞር ታረግኛለሽ ብዬ አልጠበቅኩሽም በጭራሽ በሬ ቆላለሽብኝ እንዳልገባ አድርገሽ አውሬ ይብላው ብለሽ ሞር ታረግኛለሽ ብዬ አልጠበቅኩሽም በጭራሽ በሬ ቆላለሽብኝ እንዳልገባ አድርገሽ አውሬ ይብላው ብለሽ በቅቶኛላሽ እኔኔ አይኑን ጨርሼ እንዳላይ ህልም ይመስለኛል ሳየው ሳስብ አንቺን ጉዳይ ሌላ ወደድሽ በእኔ ላይ ጨክነሽ አዝናለሁ በድሌ በይልሰናበትሽ ስለይሽ በንባነ ሌላ ምን እላለሁ እሱ እንዳደረገኝ እጅግ እዘልቃለሁ ስለይሽ በንባነ ሌላ ምን እላለሁ እሱ እንዳደረገኝ እጅግ እዘልቃለሁ ስለይሽ በንባነ ሌላ ምን እላለሁ እሱ እንዳደ ያደረገኝ ችዬ ዘልቃለሁ ስለይሽ በማለት